ሰላም ደስተቤ ሰላም ነው።
እግዚአብሔር ይመስገን። እንትን አሁን ቴሌግራም ላይ እንትን እያለ ነበር። የሽ ተበላሸብኝ። ቨርቹዋሉ ሰርቶልኛል። ቨርቹዋሉ ነው እያስተካከለ ያለው መሰለህ። ስፖርቱን እምቢ አለኝ፣ ስፖርቱን እምቢ አለኝ ስለው እኮ አልተግባባንም በቴሌግራም
ኦኬ ማን ልበል ቴሌግራም ላይ ሰማ
አስጨናቂ ነው። ከመተሃራ እሺ እሺ
እሱ እያስተካከለ ያለው virtual፣ virtual ደግሞ እየሰራልን ነበረ። ስፖርቱን እምቢ አለው በይ ያገናኝ
የስፖርቱ ነው hello፣ hello የስፖርቱ ነው አይደለ እምቢ አለክ
አዎ ግን አሁን እያስተካከለ እንትን እያለከው ያለኸው virtual ነው።
እሺ አንዴ ጠብቀኝ hello hello እሺ virtual ኡን አይደለም እሺ ስፖርቱ ነው TeamViewer ኡን ለማግኘት ነው እንደዛ okay።
ተደረገው okay አይ ችግር የለውም virtual ኡን አይነኩብህም እሺ እሺ እሺ